በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ኢትዮጵያ የጥቁር ሕዝቦች ምድር፣ ነጻነት ያላቸው ሕዝቦች መኖሪያ፣ በእግዚአብሔር የተወደደች ሀገር ኢትዮጵያ
ኢትዮጵያ እደዊሃ በእግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር ወዘምሩ ለአምላክነ የአንድ ሳንቲም ሁለት ገጽታ የአንድ ምድር ማዕፀን መንታ ኢትዮጵያ ተዋህዶ ኢትዮጵያ የክርስቲያን ደሴት ክብር ሃሌሉያ የአንድ ሳንቲም ሁለት ገጽታ የአንድ ምድር ማዕፀን መንታ ኢትዮጵያ ተዋህዶ ኢትዮጵያ የክርስቲያን ደሴት ክብር ሃሌሉያ ኢትዮጵያ እድለኛ ብለሽ እንዴት ይከፋሻል ኢትዮጵያ ከተዋህዶ ጋር በደም ተሳትፈሻል ኢትዮጵያ ስጋሽን አራግፈሽ ባጥንትሽ አትቆሚ ኢትዮጵያ ያየሁትን አይተሽ የምልሽን ስሚ ምህዋሩ ሲሾር የታሪክ ዙረቱ ማንም አይደብቀው ይኸው ነው እውነቱ በስሟ ተበርቶ ሞገሷ ይከብር አይወጣም ተስካሯ ባቀናቻት አገር ስጫት ሰገነት ተዋህዶናት ክብሬ ዘላለም
የአንድ ሳንቲም ሁለት ገጽታ የአንድ ምድር ማዕፀን መንታ ኢትዮጵያ ተዋህዶ ኢትዮጵያ የክርስቲያን ደሴት ክብር ሃሌሉያ
ኢትዮጵያ አክሱም ላሊበላ የታሪክ አሻራ
ኢትዮጵያ የጣና ገዳማት የግሸን ተራራ
ኢትዮጵያ የናቡነ ጴጥሮስ የሃይማኖት ጀግንነት ኢትዮጵያ ንጹሕ ደም ከፍለዋል ዛሬ ላለሽ ውበት የብሉይ የሐዲስ ባለቤት አርጋሽ የጸሎቷ ጉልበት እየጋረደሽ የነገሥታቱን ክብር ቅርስሽን ታቅፋ ጠንካራዋ እመቤት ቆመች ላንቺም ተርፋ ስጫት ሰገነት ያሳጣል ገና ለውለታዋ የቁም በገና ተዋህዶ ናት ክብርሽ ዘላለም የገለጠችሽ ለመላው ዓለም የአንድ ሳንቲም ሁለት ገጽታ የአንድ ምድር ማህፀን መንታ ኢትዮጵያ ተዋህዶ ኢትዮጵያ የክርስቲያን ደሴት ክብር አሌሉያ
ኢትዮጵያ ቢጻፋ ቡኪዳ የፊደል ገበታ
ኢትዮጵያ የስነ ጽሑፍ ጥበብ የቁጥር አንድምታ
ኢትዮጵያ ከተዋህዶ ነው የያሬዱብ ዜማ
ኢትዮጵያ የስልጣኔሽ ቀንድ የአንቺነትሽ ግርማ ብራና ወጥራ ታሪክ ከትባለች እጅሽን ጎትታ አስተምራሻለች የዘመን መቁጠሪያ ቀምራ ሰጣሽ ዛሬ የሚከበራል አዲስ ዓመትሽ
ስጫት ሰገነት ያሳጣል ገና
ተዋህዶ